hello ጤና ይስጥልኝ። Washington Medical Center እባክዎ ምን ልርዶት?
ደህና ዋላችሁ?
ሰላም
እግዚአብሔር ይመስገን። እንትን ከአንገት በላይ ሐኪም ዛሬ ይገባል እ፣ ከአንገት በላይ ዛሬ ሐኪም ከአስራ ሁለት ሰዓት ጀምሮ ይገባል።
ይገባል።
አስራ ሁለት ሰዓት ላይ ይገባሉ።
በቃ እመጣለሁኝ። እሺ እሺ ይቻላል።
ቀጠሮ መያዝ ያስፈልጋል።
አይ ቀጠሮ መያዝ ያስ- ዛሬ በዛሬ ቀጠሮ አንይዝም።
ወረፋ ምናምን መያዝ አያስፈልግም።
አዎ፣ ዛሬ በዛሬ መጥተው መስተናገድ ይችላሉ።
እሺ እመጣለሁ። በቃ እሺ።
አስራ ሁለት ሰዓት።
አዎ አስራ ሁለት ሰዓት ላይ ይገባሉ።
እሺ አመሰግናለሁ።
እሺ፣ እሺ መልካም ቀን።
ይስጥልኝ። እሺ ቻው። እሺ ተወዳችሁ